እንግዲህ ለፍቅር አልወርቅ አልነሳ ሲወደድ ሲጠላ ሲወድቅ ሲነሳ እባክሽ እባክሽ ታረቂ እንዳታስጨንቂ እንዲህ መጨነቄን መጠበቤን አውቃ እሷ ግን ሸሸች ሄደች ከኔ ርቃ እባክሽ እባክሽ ታረቂ እንዳታስጨንቂ ላንቺ ብላኝ እንጂ ለኔ ማተመችኝ ላንቺ ይብላኝ እንጂ ለኔ ማተመችኝ እወድሽ ነበረ ማለት አይሰለችኝ እወድሽ ነበረ ማለት አይሰለችኝ እባክሽ እባክሽ ታረቂ ታታስጨንቂ እንዲታወቅላት መወደዱ ገልቶ እንዲታወቅላት መወደዱ ጎልቶ እርግፍ አርጋኝ ሄደች መንሰፍሰፏ ቀርቶ እርግፍ አርጋኝ ሄደች መንሰፍሰፏ ቀርቶ እባክሽ እባክሽ ታረቂ ታታስጨንቂኝ ያንዴ በኩል ፍቅር ቢቀር ምን አለበት ስለት የማይቆርጠው የፍቅር ትርፋንጀ ስለት የማይቆርጠው የፍቅር ትርፋንጀ ያቻትና መጣች ካየኋት ፍቅሬን በሕግ ያልታወቀች ነፍሰ ገዳይን እባክሽ እባክሽ ታረቂኝ ያታስጨንቂ ወዲያው ጥፍታለች እኔን አሰቃይታ የፍቅር ጩቤዋን ከልቤ ሰክታ እባክሽ እባክሽ ታረቂኝ ያታስጨንቂኝ እባክሽ እባክሽ ታረቂኝ እንዳታስጨንቂኝ እባክሽ እባክሽ ታረቂኝ እንዳታስጨንቂኝ